ሄሎ ሄሎ
ወይ ይኸውልህ አባ እንዴት መሰል አስር ሺህ ፐርሰንት ነው እንጂ እኮ አስር ሺህ መደቡን አይደለም እሺ የምታገኘው በፐርሰንት ነው ተረዳው ፐርሰንት ደግሞ እኔም ከሆነ ፐርሰንት አይደለም የመሰለኝ አንድ ሺ በአንድ ሺ ባዛ አልነበረ የመሰለኝ ነው አይደለም እንደዛ ፐርሰንት ነው አይደለም መጀመሪያ ሀያ ብሩ ፐርሰንት በመቶ ነው የሚባዛው አዎ ልክ ነህ ፐርሰንቱን ወደ ኖርማል ነንበር መቀየር አለብህ መጀመሪያ አዎ፣ ለዛ ተረዳሁት ነው እኮ እሺ
ኦኬ ችግር የለውም እሺ አባ ስለ thank you ደወልክ እናመሰግናለን መልካም ቀን መልካም ምሽት አየህ መልካም ምሽት ነው አሜን ላላችሁ